ሰላም ጤና ይስጥልን።
አብሮ ስልኝ ሽልማቴን ላኩልኝ እንጂ ምንድን ነው ህግ አይከብርም።
ነበር ያሸነፉት።
ይህ አምሳ ብር ካርድ አዎ የሲስተም ስላ ችግር ስላጋጠመን ነው እየተስተካከለ ስለሆነ ይገባሉታል። የእርሶ ብቻ አይደለም እስከ መቼ ነው? እሺ
እየተስተካከለ ስለሆነ በ- ሲስተካከል ወደ ይገባሉታል። ሜሴጅ ይደርሶታል። አዎ በዚሁ ስልክ ነው።
አ
እሺ በቃ
ይህ እስከዛ መጫወት አይቻልም ማለት ነው።
ይቻ- ይቻላል ይጫወቱ።
አይ እንደዚህ hold የሚደረግ ከሆነ እኮ ብዬ ነው።
አይ አይደለም ነው የተስተካከለ ስለሆነ ይገባሉታል።
እሺ ወይ እሺ መልካም እድል